እግዚአብሔር እባላለሁ እባክዎ ምን ልርዳዎ?
ሰላም ነው እንዴት ነሽ?
እግዚአብሔር ይመስገን።
እንትን ነበረኝ እና እናንተ ጋር አብሬ ስራ ነበር።
እሺ ከዛ ሰሞኑ ስልክ ጠፍቶ ነበር እና በቴሌግራም ቻናል ነበር እንትን text ምናምን ረጉል ነበር እና እዛ ስልኩ ሲጠፋ አብሮ በዛው እንትን ስልካችሁን በዛው ጠፋ።
ቴሌግራማችን
ቴሌግራም እንትን ጠፋብኝና አሁን እሱን ፈልጌ ነበር። ስልክ ቁጥሩ ዜሮ ዘጠኝ ምናምን ብሎ ሰባት ሺ አስራ ሶስት ምናምን አካባቢ ነው እንደዛ አይል ነበር የሱ ስልክ
የምን ስልክ ይቅርታ፣ የቴሌግራም link ኣችንን ከሆነ ልክሎትና እዛ ላይ የተለያዩ የስራ ማስታወቂያዎች ስለሚለቀቁ join አድርገው ያለውን ስራ መከታተል ይችላሉ። ከዚህ በፊት ቢሮአችን መጥተው ተመዝግበዋል ወይስ? hello hello hello። እሺ ዳንኤል ፈንታሁን አይደለ? ተመዝግበዋል። ማስታወቂያዎት active ነው። የቴሌግራም link ኣችንን አሁን እልክልዎታለሁኝ በ message። ሄሎ በሌላ